ጤና ይስጥልኝ ይህ የበረራ መግዣ ማዕከል እባክዎን ልርዳዎ?
የበረራ ትኬት ዋጋ ለማወቅ ነበር።
እሺ ከየት ወዴት ነው የሚለኩት?
ድሬዳዋ የሀገር ውስጥ ከአዲስ አበባ ድሬዳዋ።
ከአዲስ አበባ ድሬዳዋ።
አዎ
እሺ ለመቼ ነው?
በአስራ ስምንት ታህሳስ
ታህሳስ አ ለታህሳስ አስራ ስምንት ታህሳስ አስራ አምስት ነው በረራ ያለው። ከአስራ አምስት እስከ ሀያ ሁለት ያሉ በሮች ሙሉ ናቸው።
ሙሉ ናቸው።
አዎ እሺ አስራ አምስት ድረስ አለ።
ታህሳስ አስራ አምስት ላይ መሄድ ነበር። check አድርግሎት እሺ
የአንድ ሰው ነው አይደል?
አ የአንድ ሰው እሺ
ዋጋውንም በዛው ቼክ አድርግ።
እሺ ይቅርታ ስላስጠበቅኩት